Hello ከ ChipChip መልሼ ደወልኩሎት ቴሌግራም ላይ ልኬልዎታለሁ refund ተደርጓል አጠቃላይ የሀያ ኪሎ ሽንኩርት እና መቶ ሀምሳ ብር የ delivery አጠቃላይ ዘጠኝ መቶ ሰላሳ ብር refund አድርገንልዎታል check ያድርጉት
አሁን የተደረገው አይ ቆይቷል refund ከተደረገ fail ሲያደርግ already system ላይ ነው refund የሚደረገው fail ካደረገ በኋላ ወዲያው ነው refund አይ የምናደርገው refund ጭራሽ አልተደረገም ጭራሽ ምክንያቱም በጣም ደጋግሜ ረዥም ጊዜ ነው contact ሳደርጋቸው የነበረ ይሄ ወይ ቆይቷል refund።
Okay ግን ሌላ ሰው እንትን እንዳይል ነው comment ያደረኩት እዛ ነው አይ check ያድርጉትና ያው receipt ኡን ነው የላኩሎት ቴሌግራም ላይ check ያድርጉት